ኢትዮጵያዊነት ኢትዮጵያዊ የልቡ ባለሟል ህብረ ሰማያዊ ኢትዮጵያዊ ባመነው የሚያድር ክሱተ ህላዊ ኢትዮጵያ እንደ ኩል የጠራ ፍጹም ሰላማዊ ኢትዮጵያዊት አዛኝ እንደ እናቷ ቆራጥ እንደ ዳዊት ኢትዮጵያዊት የመስኖ ዳር ፍሬ ጥዑም እንደ ሸዊት ኢትዮጵያ የአዳም መሶበ ወርቅ የግብር ማቅረቢያ ኢትዮጵያ የስብዕና ክብር ድርሳን መዘገቢያ ኢትዮጵያ የተስፋ ጎህ ጸዳል የምስራቅ በር አጥቢያ። እንኪያስ ምንድን ነው ኢትዮጵያዊነት?
ኢትዮጵያዊነት እልህ አለበት ሴራ ባያስቋጥር ለበቀል በውህደት በህብረት እስከሚቀላቀል ኢትዮጵያዊነት ደራ አለበት የጋለ ማረሻ የሚያስውጥ እንኳን እምነት ማተብ ቃል የማያስለውጥ ኢትዮጵያዊነት ተስፋ አለበት የሩቁን አቅርቦ የሚያሳይ የአንጀት የማጀቱን የኋላውን መሳይ ኢትዮጵያዊነት አንድም በእምነት አንድም በሰውነት አንድም በእውነት ኢትዮጵያዊነት ለኔ አይኔ ብይን ሴባስቶፖል ኢትዮጵያዊነት እዳ አለበት የአስራት መክሊቱ እየጎደለ እሱ ያውቃል እሱ እየታደለ ኢትዮጵያዊነት ይሉኝታ አለበት ከሰው አፍ ላለመግባት ለርኩስ ከሳሽ መንፈስ ቢያጣላት እልባት ኢትዮጵያዊነት ፈውስ አለበት የስም ስብራት የሚጠግን ምን ምላሽ ባይኖረው ምን ባያስመሰግን ኢትዮጵያዊነት ኢትዮጵያዊነት አርምሞ አለበት ግብግብ ከራስ ጋር አደብ በከንፈሬ እድሜ ማራዘሚያ ኢትዮጵያዊነት
ኢትዮጵያዊነት ውል አለበት ለልቡ የገባው ቃል ስፍርና ሚዛኑን ያስታጠቀው ያውቃል። ኢትዮጵያዊነት ቢል አለበት የእልፍ ዘመናት ትውፊት፣ ምንጊዜም ንቅደሚት፣ ምንጊዜም ወደፊት ኢትዮጵያዊነት። ኢትዮጵያዊነት ጸጸት አለበት እንደ እግር እሳት የሚያቃጥል ትላንትን ከነገ በዛሬ ሊቀጥል። ኢትዮጵያዊነት እድር አለበት እንደ ሸረሪት ድር የሚያሳስር መርዶ የሚለፍፍ ንጋት የሚያበስር ኢትዮጵያዊነት ዘብ አለበት ለዚያውም ቀጥ እንደ ሰንደቅ ግዳጁን ተወጥቶ መብቱን ሲያጠድቅ ኢትዮጵያዊነት ኢትዮጵያዊነት ጉዞ አለበት ቢሄዱት የማይዘለቅ መልኩ የማይለወጥ ቀለሙ የማይለቅ ኢትዮጵያዊነት ጌጥ አለበት እንደ ቶጳዚዮን ፈርጥ በጥበብ ይደምቃል ክፉ ደግን ሳይመርጥ ኢትዮጵያዊነት ጸጋ አለበት ከፈጠረው የሚያቆራኝ ዘለበት በእናቱ ፈገግታ እሷን ባዘለበት ኢትዮጵያዊነት
ኢትዮጵያዊነት ኢትዮጵያዊነት ሞገስ አለበት። በሰማዕት ገድል የደመቀ እንደ አምባ ገሞራ በሞት የታመቀ ኢትዮጵያዊነት ፍቅር አለበት። መቼም መቼ ነዶ የማያልቅ በትህትና ጅቦ በሰላም የሚያዘልቅ ኢትዮጵያዊነት ትንሣኤ አለበት። የብሔረ ሕያውያን ናፍቆት ከእውነተኛው ሀገር ተገልጦ አሳውቆት ኢትዮጵያዊነት ኢትዮጵያዊነት ጫጉላ አለበት ከሰርግ ከምላሹ ለጥቆ ወዶ ለፈቀደው ሊያስተናግድ ታጥቆ ኢትዮጵያዊነት ጽናት አለበት በቀኝ በግራ የተፈተነ እንኳንስ የቀልብ የእጅ አላስበተነ ኢትዮጵያዊነት ዝማሬ አለበት ከጸጥታ ዜማ ቅኝት ጠልፎ አሻግሮ የሚያሰግር ከቀዳበት አልፎ ኢትዮጵያዊነት ጸሎት አለበት ዕለት ተዕለት ደጅ የሚያስጠና በቸራይን እንዲያዩት ጌታና ቀጠና ኢትዮጵያዊነት ገና ብዙ አለበት ብዙ ገና ብዙ አለበት እንዳስተዳደሩ ቀን እንደዋለበት